ወይ ጉዳችን ለሀሴት ነኝ።
ወደ ሀሴት ወይ አረ ኦርደር እኮ አልወጣም
ድጋሚ አክት ካልኩ አቅም እንጂ አስወጥቼዋለሁ።
እ?
አኔ አስወጥቼዋለሁ።
አረ ሴቷ አይ ስልሽ ስገባም ያው እዛው ቁጭ ብሏል።
ይለካን አብርሃም ወይ
እኔ ነው የማውቀው እኮ አይደል እንደ የማስወጣቴን በቃ እስቲ ያው አንቺ ነሽ የምታውቂው አዎ። እና እስቲ
እና ታዲያ ሽምጥጥ አልወጣም። ድጋሚ auto clicker እየተጠቀምክ አረ ምንም ድጋሚ አቶ አክቲቭ አልጠቀም ካልኩ- ዛሬ ሁላ ይኸው ገና ይኸው order ራሱ አላነሱም ገና አሁን እየመጣሁ ነው።
እየመጣው ነው ማለት እኔ ጋር እኮ አቦ- የለም order አን- አንተን አላልኩም እዚህ ጋር አልሰማም።
የለም፣ አስወጥቼዋለሁ። ጠፍቷል እኮ የለም።
እስቲ እሺ እሺ አቶ እና ለምን አሰራውም? በቃ ስራው ይኸው የለም። order number ኡ ራሱ የለም።
እሺ
ስለዚህ ስራ